ጤና ይስጥልኝ ተድላ አምቡላንስ ጤና ይስጥልኝ ተድላ አምቡላንስ
ስም ማነሽ?
ምን አሉኝ?
አንቺ ጀነራል ነሽ?
ይቅርታ የሚሉኝ አይሰማኝም። ምንድን ነው ያሉት?
ጤና አይደል እንዴ? ይህ ምስለሩ
ይሄ የቴሌ መስመር አይደለም። የአምቡላንስ አገልግሎት መስመር ላይ ነው የደወሉት።
ሄሎ